ሄሎ ሄሎ፣ ጤና ይስጥልኝ Best Bet
እንዴት ናችሁ?
ሰላም ነው?
ደህና ነው። እንትን ነው Best Bet ነው።
አዎ Best Bet ነው።
okay voucher voucher የኔ cash ያለው አጣው እኮ እ voucher አዎ voucher እሺ፣
አጣን እኮ ምንድን ነው እንጃ።
ያጣኸው?
ብሩ በ voucher deposit አድርገህ ነው ወይስ withdraw አድርገህ ነው?
deposit ተደርጎ ነው።
በ voucher deposit።
አዎ እሺ፣ Best Bet ቁጥርህን ንገረኝ።
ይሄ ነው።
የትኛው አሁን የደወልክበት?
አዎ እሺ፣ አንዴ ጠብቀኝ።